አራት ኪሎ አካባቢ ነበርኩኝ እና እዚህ የእናንተ branch ፈልጌ ነው ቅርብ ርቀት ላይ ያለ እ
ankle brace ነው የፈለጋችሁት?
አ
service ይቀርቡታል?
ኧረ እንዴ አራት ኪሎ እና ሳር ቤት የቱ ጋር ነው የቱ ጋር ነው ታውቂያለሽ?
እህ አራት ኪሎ እና ሳር ቤት እኮ በጣም ሩቅ እና ሩቅ
አራት ኪሎ እና ሳር አራት ቤት ኪሎ ነው ያለሁት። አራት ኪሎ እና ሳር ቤት በጣም ሩቅ እና ሩቅ ነው።
እሺ፣ በመስመር ላይ